የለም።
ቆረጠኝ እንደ ምንድን ነው? ቆረጥ ከካለ አቆመ እንደጫወተው ምናምን ብለህ ብትይኝ ነው።
ሄሎ ሁሉ ስፖርት ነው ባኮ የምንደርጋውት
እሺ፣ እናመሰግናለን። እንትን ከቴሌ ብር ወደዛ ለማስተላለፍ ወደ ሁሉ ስፖርት ለማስተላለፍ እንዴት ነው እንትኑ አይሰራለንም እኮ እንዲህ አለ አዎ እየሰራ አይደለም። system ሲስተካከል ይሰራሎታል። ይጠብቁ።
ነው አይደል?
አዎ ሄሎ ካሽ ካሉት በሄሎ ካሽ ይጠቀሙ። ሄሎ ካሽ ይሰራል።
ሄሎ ካሽ የለንም፣ አብዛኞቻችን አናውቅም ይሄንን።
እሺ እስከዛ በእንትን ይጠቀሙ። በሄሎ በምን?
ካሽ ይጠቀሙ ካሉት፣ ከሌሎት ግን ይገባል። እስከዛ ይ- ይጠብቁ።
እሺ እሺ እሺ
ምን አሉ?